ሄሎ
ሄሎ
ሄሎ
አይሰማም?
ሰላም ጤና ይስጥልን። ቴሌቪዥን
አብሮ ይስጥልን። ሰላም ነው?
አለ ምን ልርዳ?
ያን ጥያቄ እናነሳለን።
አዎ ስልኮት ላይ ነው ያለው ጥያቄና መልሱ ኮከብ ዘጠኝ ሰማንያ አምስት ተመሰላል ብለው ይደውሉ። መጀመሪያ
እሺ
አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ። ጥያቄና መልስም እዛው ላይ ነው ያለው ስልኮት ላይ
እህ ነው
አዎ
እሺ። አንድ ነው የሚጫወት
አቤት
አንድ ነው ለድሮ ለመሞከር የሚለው ላይ ነው የሚጫወት።
አይደለም ጥያቄና መልስ የሚለው እድሎትን የሚሞክሩ ሄሎ እህ ነው ጥያቄና መልስና ድሎትን ይሞክሩ የሚል አለ።
አዎ ጥያቄና መልስ በ coin ነው የሚጠቀሙ። coin ለመግዛት ደግሞ ሁለት ቁጥር ላይ አለሎት።
እህ ጥያቄና መልሱን በተከታታይ አስር ሲመልሱ ትኬት ይሰጡታል። እርስዎ ደግሞ game ኦችን ይጫወታሉ፣ ድሎትን ይሞክራል ማለት ነው።
እሺ። ግን ብር ያስፈልጋል?
አዎ በየቀኑ ከሆነ ሁለት ብር ሳምንታዊ ከሆነ የተመዘገቡት ደግሞ አስር ብር ይቆርጣል፣ ትኬት ይሰጡታል በየቀኑ። እርስዎ በሚገባለት ትኬት እድሎትን ይሞክራሉ፣ game ኦችን ይጫወታሉ።
እሺ እሺ መልካም እድል።
አሜን። አመሰግናለሁ።
ምንም አይደለሽ።